ጤና ይስጥልን ቤተሰቦች ስራ ቤት ነው።
ብር ካሽወት አድርጌ ነበርና አስገባሪ
እሺ፣ ስንት ብር ነው ደግሞ?
እ ስንት ብር ነው?
አምስት ሺህ ብር እሺ ንገረኝ።
ሀያ ሶስት ስልሳ
ሀያ ሦስት ስልሳ አርባ አራት እሺ አርባ ሶስት
ስንት ብር ነው?
አምስት ሺህ ብር
process ላይ ነው ይገባላል። እሺ ምናሽ
process ላይ ነው ይገባላል። ትንሽ ጠብቀን እሺ እሺ